እየደወልኩ ነው እንጂ አነሳልሽ ነበር።
ሄሎ ሄሎ
እሺ
መልሼ ደወልኩኝ።
እሺ እሺ እሺ ስልክ ንገሩት 0951
ሀምሳ አንድ 89 ቆይ አንዴ ሀምሳ አንድ ሰማንያ ዘጠኝ እሺ 48 80 እስቲ ምናልባት የፕሮዳክት እጥረት ኖሮ ይዞት ሊያወጣ ይችላል። ይደውሉለትና አርባ ስምንት ሰማንያ ነው ያልከኝ
48 80 ያው አዎ አንተ ጋር ምንድን ነው የሚያሳይክ ታዲያ ጠምቀው አሳይንድ እንደሆነ ነው የሚያሳይና ምናልባት ይዞት ከወጣ ያሳውቁኝና check አድርጎታለሁ ወይ አይ፣ ደውዬ አልደወልኩም ላወራውና ልንገረው እ?
እ? አዎ እኔ አንተ check ደውል ላድርጉና አዎ በቃ ንገረኝ ደውዬ አሳውቆታለሁ። እሺ እሺ እሺ